አስፋው አቤት አውጥቼልሃለሁ እሺ ሁለቱንም ካስቸገረ ደውለህ አሳውቀኝ okay ደ- ልከሽልኝ ነው ድጋሚ እ አዎ ከፍቼልህ ነው
እሺ አዲስ ነው ወይስ አይ አይደለም on አድርጌው ነው password ኡን ቀይሬ ልንገርክ
okay አዎ እንደዛ አድርጊልኝ እሺ ቆይ አንዴ አትዝጋው ቴሌግራም እየሰራ ስላልሆነ አንዴ እዛው ላይ ቀይሬ ልንገርክ እሺ እሺ አንድና ሶስት አይደለ
አ አንድ እና ሶስት እሺ እሺ ያዝ እሺ ልንገርክ
እ የካሸር አንድ
እ የካሸር አንድ ፓስወርድ ማለት ነው እሺ አንድ ሁለት ሶስት አራት አንድ ሁለት ሶስት አራት አሁንም ደግሞ ደግመህ አንድ ሁለት ሶስት አራት አንድ ሁለት ሶስት አራት ከዛ አንድ ሁለት
አንድ ሁለት እሺ cashier ኡ one ነው ይሄ cashier one ማለት ነው cashier ሶስት ደግሞ
አ ዘጠኝ ሰማንያ ሰባት ዘጠኝ ሰማንያ ሰባት ዘጠኝ ሰማንያ ሰባት ደግመህ ዘጠኝ ሰማንያ ሰባት እሺ አሁንም ዘጠኝ ሰማንያ ሰባት ዘጠኝ ሰማንያ ሰባት ከዛ ዜሮ
ዜሮ እሺ እሺ ካስቸገረ ደውልልኝ እሺ አመሰግናለሁ እኔም አመሰግናለሁ መልካም ምሽት